ጤና ይስጥልኝ የኢትዮ ጥሪ ማዕከል
ሰላም ጤና ይስጥልኝ።
እንዴት ዋላችሁ?
ይመስገነው። በረራ ፈልጌ ነበረ ለባህር ዳር
ለባህር ዳር okay። መቼ ነበር የፈለጉት?
ለነገ ለነገ okay። እሺ እያየሁለት ነው። እሺ ከአዲስ ወደ ባህር ዳር ነው አላ አዲስ ባህር ዳር
ደርሶ መልስ ነው።
ደርሶ መልስ መች ነው የምትመለሱት?
ከአምስት ቀን በኋላ ከባህር ዳር ከስንት ከስንት ቀን በኋላ ነው የምትመለሱት? ከባህር ዳር ከአምስት ቀን በኋላ ከአንድ ቀን በኋላ እሺ። መሄጃውን ነገር አድርገው ከአዲስ ባህር ዳር አዎ አዎ አዎ። ብሩ ስንት ነው?
እስኪ ላይ ይወለዱ price አንድ ለአንድ መንገደኛ ብቻ ነው?
አዎ አዎ፣ ለአንድ መንገደኛ ነው። okay አንድ መንገደኛ okay። wait እስቲ okay። የነገ flight ኦች ሙሉ ናቸው ለጊዜ እስኪ እያየሁላችሁ እሺ። አንዴ ቆይ እፈልግላችሁ።
እሺ እሺ እሺ።
መመለሻውን አርብ እናድርገው ወይስ ሐሙስ?
ሐሙስ እናድርገው።
ሐሙስ ነው።
ሐሙስ ሐሙስ። አዎ
ሐሙስ business class ነው ያለው። የ business class ወንበር ነው ያለው ሐሙስ።
እም፣ አርብ አርብ እ፣ አርብ ዕለት economy class አለ።
አ አ መልሼ እደውላለሁ። እሺ okay እሺ፣ እሺ። ወደ ደውሉ ልመልሳችሁ። እሺ እሺ መልካም ቀን እሺ መልካም እሺ